እፈልጋለሁ። ጤና ይስጥልኝ። ሲሊንስ ሆኖም
ይቅርታ አጉል ሰዓት ደወልኩ መሰለኝ።
ችግር የለውም። ኧረ ጨዋታችን ነው።
እኔ የምልሽ እዚህ ሊንክስቶን ዳር ማርጋ ያለው ሞል እሺ፣ እሺ፣ ልደታ ሞል ማለት ነው።
እሺ፣ ልደታ መርካቶ እሺ።
እ፣ የሚሸጡ ቤቶች አሉ።
እ፣ የተወሰኑ ሱቆች ይኖሩናል። እስቲ እ፣ ሄደው በአካል ያናግሯቸው። እ፣ የት አካባቢ ነው ያሉት አሁን እርስዎ?
እዛው አካባቢ ነው።
ገ- ገብተው ማናገር አይችሉም? እ፣ እሺ፣ ያው እችላለሁ።
ground ላይ ነን። ground- ground ላይ- አይ፣ አይ፣ ቆ- ground ላይ አለ።
አ ground ላይ ኦፊሳችን አለ። እ፣ አዎ።
ነጭ ህንጻ አለ አይደለ? ትንንሽ መስኮቶች ያሉት አዎ፣ አ ground ላይ ከቡና የምታፈላው ፊት ለፊት ነው እ፣ ኦፊሳችን። እዛ እኮ አውቀዋለሁ፣ አውቀዋለሁ፣ አውቀዋለሁ። እኔ እዛው shop አለኝ አሃ፣ አሃ።
እ፣ እና እንትን እ፣ ካርታ ጉዳይ የሱ እሺ ምን ደረጃ ደርሷል?
እ፣ ስለሱ ነገር እ፣ መረጃው የለኝም። ያው እ፣ ሲሄዱ እሱንም እ፣ አንድ ላይ ጠይቋቸው። እሺ ስሞትም አልበል።
ሰለሞን
እሺ አቶ ሰለሞን እ፣ ገብተው ያናግሯቸው። እኔም check አደርጎታለሁ። እሺ መልካም ቀን።